ጤና ይስጥልን hello ቪዛ ለምነሽ ነኝ ባክዎት ምን አይነት የጉዞ መረጃ ልስጥዎት?
ኢሮፕ
እሺ ለምንድን ነበር መሄድ የፈለጉት ደንበኛችን?
work visa በ work visa
እሺ Europe የትኛው ሀገር ነው መሄድ የፈለጉት?
Europe ዩናይትድ ኪንግደም
okay ስለዚህ እዛ ሀገር መጀመሪያ ከዛ ሀገር official website ኣቸው ላይ በመግባት ስራውን ፈልገው ካገኙ በኋላ ከዛ job offer ይላክልዎታል።
job offer አዎ job offer ኡን ካገኙ በኋላ apply